ሰላም ጤና ይስጥልኝ። hello hello፣ አቤት hello፣ አይሰማም።
ሰላም ጤና ይስጥልኝ።
እሺ account አልነገርሽኝም እናቴ።
okay እሺ፣ አሁን text አድርግልዎታለሁ በዚህ ቁጥር አይደለ እሱ ቁጥሮት ስልሳ አምስት ሀያ አራት ሰላሳ ሰማንያ ሰባት
እሺ text እናደርግልዎታለን።
እሺ